ጤና ይስጥልኝ ምክር ቤት ጤና ይስጥልኝ።
ሰላም hello አቤት አቤት ሰላም ከ cash out ማድረግ ፈልጌ ነበር። stuck አድርጓል።
እ፣ እንትን ኳስ ነው አይደለ?
አዎ
cash out የምትለው option አለች አዎ ማለቴ በርታለች።
አዎ withdrawal ብሏል፣ ግን አካ- አልገባም account ላይ እሺ አንዴ cashier code ኡን ትነግረኛለህ?
እ cash out ነው?
cashier code ኡን cashier code ኡን ንገረኝ አንዴ ትኬቱን።
አይ pass አይደለም already account ኡ ላይ ነው ያለው ገንዘብ።
withdraw ነው አዎ